hello ጤና ይስጥልን ቤት ቤት
እንደት ነሽማ?
ሰላም
አንድ ቁጥር ሁለት ቁጥር ታስብሉብናላችኋ። አማኒ ነኝ ናዝሬት።
እሺ እንዴት ነሽ?
ሰላም ነው አለሁልሽ። እንትን አማኑኤል አመዴ የሚል account እሺ ውቤ ሰባ አንድ እሺ ትኬት በጣም እየያዘብኝ ነው። እስኪ check አድርጊልኝ።
ውቤ ሰባ አንድ አፍ ውቤ ሰባ አንድ እሺ cashier ስንት ነው እ ሁለቱም cashier አ- አ- ማለት ለጊዜው ኮምፒውተሩ አንደኛው ተበላሽቶባት cashier one ና two ላይ ነው እየሰራች ያለችው።
okay ግን ከ- እንትን ነው እ ትኬት መያዝ ስልሽ እ እ print ሲሉት load የማድረግ የለም አይቆርጥም።
okay load ብቻ ነው የሚያደርገው load ነው የሚያደርገው። አዎ ሪ- እ reload ም አድርገው logout login ም ሞክረውታል ምናምን።
እሺ cashier one ም two ም አይደል አ ቼክ አድርጊው።
እሺ ቼክ እናደርገዋለን እሺ አማኑኤል ሹ- መልካም ቀን አሜን